ሄሎ ጤና ይስጥልኝ ችብችብ
ይህ ሰላም ነው።
ሰላም
ትእዛዝ ነበረኝ እና ለትላንት እሺ
ለግሩፕ ተቀባይ እንዲደርስ ተና- ነግረን ነበርና ዛሬ ይገባላ እሺ ስልክ ይነግሩኛል እስቲ በዚህ ስልክ ቁጥር በእንተ ሀያ አምስት ሀያ አምስት ዘጠኝ አንዳንድ ዘጠኝ አንዳንድ ዘጠኝ አንዳንድ
ሀብታሙ በሚል ነው አ
ኦኬ የዘይት ነው አ እዘይ
ኦኬ እ ብሩን ነው አይደል እርስዎ እንትን ያሉት እ?
ብር ነበር ፕሮዳክቱን ነው
እንትን ሚል ወደ እንትን ወደ ግሩፔ እንዲላክ ፈ- ለነገ ይላክላችኋል እ, ብለው ነበርና ወደ ሲሳይ group አለ አይደል እዛው ኦ- አዎ ሲሳይ እኮ የተቀበለ መሰለኝ አይደል product ኡን ትናንትና ሁለት ብቻ እንትን አለ ሶስተኛ የኔ አልደረሰም okay የእርስዎ ዘይት አልመጣለትም አል- አልደረሰም አዎ በሲሳይ ግሩፕ ኦኬ እና በሲሳይ የዴ- አንድ የዴ- አዎ የ delivery ከፍዬ ነበር የ delivery ው ይ- ይመለስልሃል ብለው አዎ እሱ ይመለሳል ቸርችል ነው አይደል የሚመጣሉት እ?
ቸርችል አይደል ለሲሳይ የሚሄድለት ዘይቱ አ- አ- በሲሳይ ማለት ነው አዎ አዎ ወጥቷል አዎ ልክ ነው ወጥቷል?
ቸርችል ነው አዎ ቸርችል ላይ ነው ወጥቷል ትንሽ ይጠብቁ እሺ፣ እሺ።
driver ብሩ ይደውላል የ delivery ው ከስንት ሰዓት በኋላ ይመለስልኛል የመቶ ሀምሳውን እንኳን እስቲ check ላድርግሎትና እ፣ አንድ ይጠብቁኝ እስቲ refund list ላይ ከገባ ሊሆና እ።
okay አዎ ገብቶሎታል ይመለሳል
እሺ፣ እሺ።
እሺ በቴሌብር አሳውቃታለሁ ነው አዎ በዋሌት በቴሌ በዋሌት ነው የከፈቱት አዎ ወደ ዋሌት ነው የሚገባው ወደ ዋሌት ነው ወደ ቴሌብር ነው የሚገባልኝ ወደ wallet ነው እሺ እሺ መልካም ቀን እሺ እሺ፣ አመሰግናለሁ